ሲረግፍ አየሁት እንደ ንጋት ጤዛ ንግግ እንደ ቀላል ነገር አይ ፍቅር እንደ ዋዛ ሲረግፍ አየሁት እንደ ንጋት ጤዛ ንግግ እንደ ቀላል ነገር አይ ፍቅር እንደ ዋዛ ገና ስንጀምረው በፊት ባፍላነቱ እንዴት እንደነበር አስደሳችነቱ ለመግለጥ ብሞክር በሙሉ አንደበቴን እየተደቀነ አየ ትዝታው ከፊቴ አልታዘዝ አለኝ አይ መላው ሰውነቴ ትዝታዬ አንቺ ልጅ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ሲረግፍ አየሁ እንደ ንጋት ዛፍ እንደ ቀላል ነገር አይ ፍቅር እንደ ዋዛ ሲረግፍ አየሁ እንደ ንጋት ዛፍ እንደ ቀላል ነገር አይ ፍቅር እንደ ዋዛ ገና ስንጀምረው በፊት ባፍላነቱ እንዴት እንደነበር አስደሳችነቱ ለመግለጥ ብሞክር በሙሉ አንደበቴን እየተደቀነ ትዝታው ከፊቴ አልታዘዛለኝ አይ መላው ሰውነቴ ትዝታዬ አንቺ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ሲረግፍ አየሁት እንደ ንጋት ጤዛ እንደ ቀላል ነገር አይ ፍቅር እንደ ዋዛ ሲረግፍ አየሁት እንደ ንጋት ጤዛ እንደ ቀላል ነገር ፍቅር እንደ ዋዛ እሷም ትለኝ ነበር ፍጹም ካንተ ሌላ እኔም ምላት ነበር ፍጹም ካንቺ ሌላ ምድር ሰማይ ቢሆን ተራሮች ቢናዱ ሊያስጥሉኝ አይችሉም አይ አንቺን ከመውደዱ ትዝታዬ አንቺ ላይ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ትዝታዬ አንቺ ላይ ትዝታዬ ትዝታዬ አንቺ ላይ ትዝታዬ